ሄሎ ሄሎ
አይ የኳስ ጨዋታ ነው። የብር መገባ እኛ አራውንት የለም።
አሸንፈክ ነው?
አይደለም ገና እየመረስ ነው።
እሺ ምን ነበር ታዲያ? ምን አስቸግሮክ ነው?
አይ ወዴት ነው ብር የሚገባ
ዲፖዚት ለማድረግ እ ዲፖዚት ለማድረግ ፈልገ ነው አዎ አዎ እኮ። deposit ማድረግ ከፈለክ
እ እ hello፣ አቤት አቤት ይስማል ገና አዲስ መክፈት ፈልገ ነው?
አዎ ያ ብር deposit ማድረግ ፈልጌ ነው እኮ እዛ እንትን ላይ profile ክ ላይ ማለት ነው እ profile ክ ላይ profile
እሺ፣ አንዴ ቴሌግራም ላይ ትልክልናለክ?
ቴሌግራም አይ አልከፈት አልከፈትኩም ቴሌግራም የለክም አይ የለ አይ ቴሌግራም የለም እኮ። እሺ፣ እዛ የአንተ profile ክ ላይ ማለት ነው ስትገባ
ሲገባ እሺ እ ከላይ ሶስት ነጠብጣብ የሚል የሚታይ ነገር የለም?
አዎ አለ አለ አዎ፣ እሱ ስትነካው deposit የሚል አለ።
አይ እና ስንት ብር ሊመድብ አንተ የፈለግከውን መደብ ትችላለህ፣ ከሀያ ብር ጀምረክ
ግን የእኛ account የለም። ወዴት ነው የሚገባኝ?
እኮ account መክፈት አለብካ።
አይ የንግድ ባንክ account
ለምን
አይ እና አንተ አንተ ይኸውልህ deposit ስታደርግ ማለት ነው የኔ account ያለው አንተ account ወደ Best Bet account ክ ነው እና ቅድሚያ ደግሞ መመዝገብ አለብክ የ Best Bet እንትን ላይ ማለት ነው account ላይ
እና እሺ እናንተ አልረገኩም ከኔ እ እናንተ account ከኔ አልከፈትኩም።
እኮ መጀመሪያ ላይ ተመዝግበሃል።
አይ አልከፈትኩም። የንግድ ባንክ አ- ንግድ ባንክ ሳይሆን Best Bet ላይ ተመዝግ-
አይ እሺ ችግር የለም።
Best Bet ላይ ተመዝግበሃል
አይ አልመዝግም።
እኮ መጀመሪያ Best Bet ላይ መመዝገብ አለብክ።
አይ እሺ እሺ እሺ Chrome አለክ?
እ Chrome ትጠቀማለክ?
ምን አልክ?
እሺ የት ነው ያለከው?
እኔ እ
አይ እኔ ሮበሌ ነኝ።
የት አይ አ ቦሬ ነኝ ቦሬ።
ቦሬ አዎ
ቦሬ ቦሬ ያለው እንደ እንትን ቤስት ቤት ሱቅ
አይ እናንተ የትኛው